የህዝብ ቪዥን ኢትዮጵያ በቴሌቪዥን በኩል መጥቷል።
እንዴት አልሽ? በቴሌቪዥን አላማች እግዚአብሔር ይመስገን።
እግዚአብሔር ይመስገን። ኦክሲጅን ትናንትና ደውዬልሽ ነበረ ከሶስት ቀን በፊት ሶስት ቀኑ ነው ምናምን ብለሽኝ ትላንት
እሺ፣ ደንበኛችን በስልክ ነበር ያስ አልመጣም። አስራ ዘጠኝ አርባ ሰባት የካርድ ቁጥሩ
አስራ ዘጠኝ አርባ
አልመጡም እስካሁን።
እሺ፣ አሁን ደንበኛችን አይቼዋለሁ ያስመዘገቡበትን ልክ ነው።
አዎ።
አራት ቀን ሆኖታል። አሁን እ?
እንደገና መ- አራት ቀን ሆኖታል። አሁን መልሼ እንደ ቅሬታ አድርጌ መዘግብልዎታለሁ። ያመጡልዎታል።
እሺ፣ በቃ በእናትሽ የለኝም። እሺ፣ እሺ፣ ደንበኛችን ላይ ተፈጠረ እሺ፣ ቅሬታ እናቴ፣ ጠይቀን አሁኑን አስተላልፍልዎታል።
ላኪ እኮ በል